ሄሎ hello አሞኒ አቤት።
እ እንትን እየሰራልኝ አይደለም። download ላደረገው ነበረ እሺ እ በ Firefox ም በ Chrome ሞከርኩት እንትን እያለኝ OK። connection ነው።
ኮኔክሽን አ- ሳይሆን ፒስ account ፎን።
date እንትን ማለት ነው። OK እንትን ምን?
VPN አብርታችኋል እንዴ?
VPN ነው። ያ በ VPN እየሰራ ስለሆነ ነው።
ጥሩ በቃ። ስለዚህ ታዲያ ሳ- ሳጠፋው ይሰራል connection።
አሀ VPN ኑ ምናልባት ስላልበራ ነው።
እሱ ነው የ block እያደረገው ያለው connect download እየ- እየ- እየከለከለው ነው ፋይሉ።
ታዲያ VPN ሲበራ ነው የሚሰራው። ሳታበራው ታዲያ ቀጥታ ነው።
እንዴት ፋይል እናድርግ?
ጠይቃል። ልደውልላትና ለ cashier ዋ አልጠይቃል።
እሺ እሺ